ነው? አቤት እሺ ስምህ ማን ልበል?
ፌሊክስ ማን?
ፌሊክስ ፌሊስ
አዎ እሺ ፌሊስ ስንት አመትሽ ነው?
አራት አራት ብቻ
እ እሺ mommy ያለች አጠገብሽ ወይ አብ ማን አለ አጠገብሽ?
ማንም ማንም የለም?
እ
እሺ በቃ ከማሚ ጋር ስትሆኚ ደውዪልኝና ማሚን ላውራት።
አ
ከማሚ ጋር ሆነሽ ደውዪልኝ።
አይ እሺ
ሄሎ